በቃ ሌላ ነገር የለም
ነግሬዎት አልጨረስኩም እኮ Ethiopian passport services .gov .gov
ጆ
.gov .dot .et
dot .et
ET
እዚህ ላይ ገብተው ቀጠሮ ያስይዙ።
እሺ
ተጨማሪ ጥያቄ አለዎት?
አይ የለንም እናመሰግናለን
ወደ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ቀን መልካም ቀን።
አሜን ይስጥላችሁ